ጤና ይስጥልኝ ይህ የጥሪ ማዕከል ኮምልባው
እባክሽን መቤት መረጃ ፈልጌ ነበረ እሺ ምን አይነት መረጃ ፈልገው እም፣ ስለ በረራ እሺ ምን አይነት መረጃ ስለበረራ ከዚህ ታይላንድ ደርሶልን ዋጋ ዋጋውን ለማወቅ አዎ ዋጋውን ለማወቅ እሺ ትንሽ ደቂቃ መስመር ላይ ጠብቁኝ check ላድርግ እሺ እሺ አቤት ሄሎ
ሄሎ ይቅርታ በጣም check እያረኩሎት ነው እሺ መስመር ላይ ያስጠበቅኩት እሺ እሺ
ሄሎ ወይዬ ሄሎ ሄሎ ሄሎ
ሄሎ ወይዬ ይቅርታ መሄጃ እና መመለሻ ቀን አልነገሩኝም
አይ ብ- ዋጋውን ብቻ ለማወቅ ነው እኮ ዋጋ ለማወቅ መሄጃና መመለሻ ያስፈልገዋል ምክንያቱም የየቀኑ የየሰዓቱ ዋጋ ልዩነት ስላለው ማለት ነው። ሁሌ fixed ዋጋ ስለሌለ እሱን ጨ okay እሺ ስለዚህ እሱን እንትን ማድረግ አለብኝ confirm ማስደረግ አለብኝ አዎ፣ ለምን እ፣ በየሰዓቱ በቀን ሶስት በረራ ነው የሚኖረው ስለዚህ እነዛ በረራዎች እያንዳንዳቸው በረራዎች እ፣ እሺ።
የሚኖራቸው ዋጋ የተለያየ ነው የሚሆነው።
እሺ ቀኑን ልወስንና እሺ ሌላ ጊዜ information እንትን እላለሁ እሺ እሺ አመሰግናለሁ ያምናበት ስለምን ስለደወልን ነው።